ሄሎ ፍቅር ነኝ።
ፍቅር እንዴት አመሸሽ? እኔ ደግሞ ደምሰው አለምነው ዳኛው ዘለቀ ካሳ ወሰን ወንዴ እባላለሁ። ትስቂያለሽ አበኔ ስም ደቂቃው ሳይሆን ምን መሰለሽ ዘጠና አንድ ዘጠና ሰባት የሚል ወርዳል። ኧረ በእናትሽ አውጪው።
ለምንድን ነው የሚወጣልህ?
customer ላከኝ ሌላ ቦታ የሆነ customer ሌላ ቦታ መገናኛ ልኮኝ ብታወጪልኝ ደስ ይለኛል። ደግሞ የገርጂ ነው።
ከገርጂ ገርጂ አዎ እንዴ ሁለት ሰዓት አይደለ?
ትሰራለህ ከገርጂ ገርጂ?
እ?
ቆይ እሺ ጠብቀኝ አንዴ አንዴ ጠብቀኝ። አይደለም እዛው እዛው ነው። ቆይ አንዴ ጠብቀኝ እሺ።
እሺ።
ይለ ወይ ደምሰው ከኦስካር ገርጂ ወደ ገርጂ ወበሪ ገርጂ ይላል።
ወበሪት ነው።
አውጪው አውጪው እና እኔ እዚህ መገናኛ እምቡር እያልኩልሽ ነው።
እሺ ደምሰው ቆይ አንዴ ጠብቀኝ። ፋሲካ ወይ ደምሰው ይወጣልሃል እሺ።
እሺ እህቴ፣ እሺ አመሰግናለሁ።